hello hello ሰላም ጤና ይስጥልኝ። እንዴት አረፈድክ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከ STEM for kids ነበር ምደውልህ።
እህ ከ STEM ነበር ምደውልልህ ከዚህ በፊት ፌስቡክ ከየት- ማስታወቂያ ላይ ከየት?
አይተህ STEM STEM የልጆች ኮምፒውተር ኧረ programming አይሰማም።
training
እ?
አሁን ሳይሰማም
እ፣ plane ስለሚያልፍ ያለውበት አካባቢ okay እሺ። ከዚህ በፊት ስልክን አስቀምጠህልን ነበር። ፌስቡክ ማስታወቂያ አይተህ ተጨማሪ መረጃ ፈልገህ ነበር አስታወስከው። ምናልባት የኮምፒውተር programming training ለልጆች
okay። እሺ ቆይ መልሼ ልደውል። ምንም አይሰማ airport ግቢ ነው።
okay።